and have a Lexmark right, maar ik is helemaal bij.
እሺ ፈልገን ነበር እ?
እ፣ አድሃ አድሃ
አዎ መነሻ አድርሃ አድሃ እሺ
ቴንክስ ትግራይ እና መድረሻ አዲስ ንሑን መስጊድ
መነሻው አድሃ የት አካባቢ ነው ያልከኝ?
ቴንክስ ትግራይ
okay ከዛ ወደ
አዲስ ንሑን መስጊድ okay ትንሽ ጠብቀኛለህ። እዛ አካባቢ የለንም።
እሺ እሺ መልካም ቀን እልክላለሁ።
እሺ።